እኔ አልኩሽ ሰላም ነው የባኮም ደርጃ
የእናንተን POS እንጠቀም ነበር። ከሉሄም ሱፐር ማርኬት ነበረ እሺ
እና POS ኣችሁ እየሰራልን አይደለም።
ምንድን ነው የሆነው?
እ እ?
ምንድን ነው የሆነበት?
እ እንትን download key ይለናል። download key ስንለው ግን successful አይለንም።
ዋይፋዩን አጥፍተውታል። ዳታው ብቻ ነው የበራው።
OK፣ WiFi ይጥፋ፣ አዎ ዋይፋይ ይጥፋና ዳታውን ብቻ ያብሩት።
data ብቻም እየሰራልን አይደለም
ኔትወርክ አለ አይደለ?
አለ ሁሉ እሺ። አጥፍተው አብርተውስ ሞክረውስ ነበር?
አ
አይሰራም እንደዛ።
አይሰራም ነው።
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ደመኛችን የእርሱን ስም አለበል
እ ሉዳና
ሉዳና
አ ሉዳና ማን
ዮሐንስ
ቦታውን እሺ ምን ሱፐር ማርኬት ነበር ያሉኝ?
እ ሉሄም
ሉኤል
ሉሄም ሄም ሉሄም ሉሄም አ እሺ አሁን የደወሉበትን ስልክ ቁጥር ላይ ያዝልዎት አይ ሌላ ልስጥሽ እ?
እሺ
እሺ ወይም ያዥ ችግር የለውም።
የያዘው ይህን ስልክ ቁጥር ደመኛችን እየመዘገብኩለት ስለሆነ ነው። አንዴ መስመር ላይ ጠብቀኝ።
መጥራት አለበት። ስልክ የሚጠይቅ ነገር ሰው ይደብረዋል። ስልክ ሲያዝ
ደንበኛችን የትኛውን version ነው የሚጠቀሙት?
አዲስ ነው ይሄ ስልክ አዲሱ የሚጠይቀው።
ስልክ የሚጠይቀው አ
የት branch branch አለው ሱፐር ማርኬቱ?
ሳሚት አጆራ ጋር
እሺ እስከዛ ድረስ እን- እርስዎ የቆዩ ይሞክሩትና restart እያደረጉት ማለት ነው። እኔ በዚህ በኩል መዝግቤ አስተላልፍልዎታለሁ፣ ካልሆነ መተው ያዩልዎታል።
እሺ ግን already በእናንተ POS ብቻ ነበረ እየተጠቀምን ያለ ነው እሺ
እና አስቸኳይ መፍትሄ ነው የምንፈልገው።
እም፣ እሺ እሺ ደንበኛችን ይህንንም መዝግቤ አስተላልፍልዎታለሁ።
እሺ እሺ።
እሺ ሌላ ምረዳዎት ነገር አለ?
አመሰግናለሁ።
ለደውሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ እስከንቱን መልካም ቀን